Hello
ወዬ
ወይ መሲ ወዬ እንዴት ነሽ? አስራ ሰባት አስራ ሰባት ዘጠና ሶስት አስራ ሰባት ዘጠና ሶስት ምን ሆነብህ?
pizza bag ስለሌለኝ ከሪም ላይ አስገቢለት።
አይ driver መቀየር አልችልም። ከአንተ ላይ እንዲወጣልህ ግን እጠይቃለሁ። እሺ?
እ- አዎ፣ የ large ነው በያት ንገሪያት።
እኮ ስምህ ማን ነው?
አማኑኤል ነኝ መሲ።
አማኑኤል ፒዛ ባግ የለህም እንዴ?
ፒዛ ባግ እኮ የለኝም እኔ ትንሹ ሚዲየሙ ምናምን እኮ ነው የምሰራው ትንንሾች ቆይ አንዴ ጠብቀኝ። እሺ ክፈትልኝ። አማኑኤል
እንዳዘባችሁ አይቻልም ወደ ዳር ነው ዛሬ ተጀምሯል ዛሬ ሺ ብለናል አውጥቻለሁ አስወጥቻለሁ አስገብቻለሁ ለሰው አንተ ታብታብ አድርግ በቃ ታብታብ አድርግ አሁን ይወጣል እኮ ዝም ብለህ ጠብቅ መሲ ምን ምን ታርገ መሲ አታስገቡ እየተባለ
አስወጥቼልሃለሁ አማኑኤል።
እሺ ሄሎ ሄሎ ሄሎ ሄሎ አቤት።
ወይ ሰማን ነኝ ተቃራኒ ወርደር ይዤ ነው ኧረ ተው ተራራ። እሺ ንገረኝ።
እሺ፣ አስራ ሰባት ስልሳ ሁለት እና አስራ ሰባት ዘጠና
አስራ ሰባት ስልሳ ሁለት እና አስራ ሰባት ዘጠና የሆነ ሰው አስራ ጋር ሰባት ይገባል ዘጠና ትንሽ አስገቢለት እሺ ጠብቀኝ። እ፣ ሰመሪያ ወይ ጠብቀኝ ነኝ ስን ጠይቅልሃለሁ። ዲስፓቸር እሺ ጠብቅሻለሁ። አሬ ቁጥር ችግር የለውም በጠላት ስለሆነ ገንዘብ አይደል?
አዎ፣ በጠላት ገንዘብ ነው።
ኧረ እዚህ ጋር ይሰራል ማለት ነው ምንድን ነው የምትጨቃጭቀው እ መሲ
እም፣ ሄሎ እየታጠረ ነካኝ።
እኔን አትጠልፍም ሌላ ከምታወራ ወጣናል ኧረ ግባና ሰመረ ወይ ወይ
የትኛው ነው የሚወጣልህ?
የቱቱን
የቱቱ
እስኪ እባክህ ወርደን ጠብቀኝ። አንዴ እሺ
ኧረ እሱ ጠብቀኝ።
እኮ የኔ ምርጥ ነበር ምን ሆነ ቀሪ
አለስኩም እኔ ጋር እኮ ገባ ምን የስፒ
አረጋን ተካይ እግዚአብሔር ሰመረ ወይ የቱቱን አስወጥቼልሃለሁ። እሺ እሺ እሺ ጨረሳችሁ?
ያው በዚህ ና ና ና ና ና